Hello?
ጓዷ
አሎ፣
Hello ደሳለኝ አቤት።
እ፣ መልሼ የደወልኩል የጎግል እንትን ገብቷል አይደል አንተ ጋር verification አ እንዴት ትነግረኛለህ?
እስኪ ይኖራል። ም- አሁን ነው የገባ?
አዎ፣ በቃ አምስት ደቂቃ ከማውራቴ በፊት ከመደወሌ በፊት ነበር የላኩልህ።
እሺ፣ ልየውና ይሄ ስልክ አይ- አይሰራም መሰለኝ። ስደውልበት እስኪ እንትን በይ።
እ፣ text ነው text ነው የሚገባልህ።
አ- አሁን አልገባም።
አረ እስኪ ድጋሚ አንዴ ሳትዘጋው ድጋሚ ልላክልህ።
እሺ፣ እሺ እ፣ በቃ ልታውቀዋለህ አይደል ቁጥርህን ንገረኝ። ቁጥርህን ሰላሳ መጨረሻው ዜሮ ዘጠኝ አርባ ስልሳ ሶስት ሰባ ዘጠኝ ሰላሳ እሺ አሁንስ
አልገባም።
አሁን ገና መሄዱ አ- ነው አሁን ገባ።
እሺ አሁን ስንት
እ፣ አርባ ስምንት አርባ ስምንት ዘጠና አንድ ዘጠና አንድ ሰላሳ ሰላሳ እሺ ልሞክረው እስኪ በቃ አስገብቶኛል ደሳለኝ አመሰግናለሁ መልካም ቀን ይሁንልህ እሺ እሺ፣ በጣም አመሰግናለሁ።
ቻው እሺ